ጤና ይስጥልኝ ካፓ hello ሰላም ጤና ይስጥልኝ እግዚአብሔር ይመስገን ምን እንርዳት
የሆነ ብር transfer አድርገን ነበረ
እ እ የሆነ ብር ቴሌብር betting በልተን
እሺ
ከዛ ወደ ቴሌብር አሳልፈን
እ
ቴሌብር ወደ betting በልተን ሶስት መቶ ብር hello withdraw አድርገው ነው
እ?
withdraw አድርገው ነው
አዎ
እሺ ወደ ምን ብር ወደ ምን ባንክ ወደ አብሲኒያ ባንክ
አቢሲኒያ account ቁጥሮት ንገሩኝ አሉ።
ሁለት ጊዜ ነው ሁለት ጊዜ ሰው account አዎ account ቁጥር ንገሩኝ
ስልሳ አምስት እ ስልሳ አምስት
ሀያ ሶስት ሀያ ሶስት
ዘጠና አንድ ዘጠና አንድ
አርባ ስምንት
አርባ ስምንት ስልሳ አምስት ሀያ ሶስት ዘጠና አንድ አርባ ስምንት እሺ ስንት ብር ነው?
ሶስት መቶ ብር ሁለት ጊዜ አሳልፈን ነበረ እም፣ በቃ ትንሽ ይጠብቁ ይገባሉታል። እሺ እሺ፣ መልካም ቀን